ጤና ይስጥልኝ አርፍቴ ሳምራይዝ ነኝ። ባኮ ምን ልርዳው?
ያው ስንቴ ሶስተኛ እጄ መደወሌ ነው እናንተ ጋር message አይልክም ወደ እናንተ
ቴሌግራም ላይ ፎቶ share አድርጉን ተብለው ነው ደንበኛችን።
እሺ ወይ አንቺ ሀይ ብትይኝስ አይቻልም?
ችግር የለውም ቁጥሮትን ስጥኝ፣ የቴሌግራም ቁጥሮትን
ዜሮ ዘጠኝ አስራ ሰባት ይኸው ስልክ ራሱ ነው።
ይሄኛው ራሱ ነው።
አዎ
እሺ ደንበኛችን ቴክስት እንልክሎታለን።
እሺ።
እሺ መልካም ቀን።